ምን ምን አሁን እያወራህ ነው? ጥሩ ይሁን የሚሰማና ይሰማል። አዎ
አስራ አምስት ደቂቃ በኋላ እንወጣለን። ግን still አሁንም ተማሪዎች እየመጡ ነው ያሉት ወላጆች።
እያወራህ ነው እንዴ?
አዎ አይሰማም።
ና አፍ አይንቀሳቀስም ብዬ ነው። ግራ ግራ አጋባኝ እኮ። አይ አሁን ይሰማል። ሶ ምንድን ነው ችግሩ ማለት ነው?
ሰላሳ አራት ሰክኗል አሁን ትንሽ አንድ ደቂቃ ይሰማለሁ።
አለን በህይወት እስካሁን እየተሰማን ያለ ነው። እሺ ሰላም ወይ አይ በቃ ወይ ኔትወርክ ነው እንዳለችው ማለት ነው።
እሺ እስቲ ምንድነው